አሸብርቆል የዛሬው ቀን አሸብርቆል የዛሬው ቀን አመት ባልነው ለሁላችን አመት ባለው ለሁላችን ደስ ብሎናል የዛሬው ቀን ደስ ብሎናል የዛሬው ቀን አውደ አመት ነው ለሁላችን አውደ ዓመት ነው ለሁላችን ባህላችንማ አያለው ግራ እማ አያለው ግራ ይጎዝጎዝ ቄጤማ አውደ ዓመት ነው ቄጠማ አውደ ዓመት ነው ባህሉ ይድመቅ በማሸበር ይድመቅ በማሸበር ኦሆ ያኮራናል አዎ ያኮራናል ያኮራናል ባህል ሞልቶናል ያኮራናል አዎ ያኮራናል
ያኮራናል ያኮራናል አዎ ያኮራናል በሀገራችን ባህል ሞልቶናል ያኮራናል አዎ ያኮራናል ያኮራናል
በገና በጥምቀት ባረፋ በመውሊድ እንኳን አደረሰህ ሲባል ወዳጅ ዘመድ ማዶ ሲትረፈረፍ አብረው ሲጫወቱ የአገራችን ባህል አቤት ማስደሰቱ ያኮራናል፣ አዎ ያኮራናል፣ ያኮራናል ባህል ሞልቶናል ፋሲካ ሲከበር ደምቆ ሲያሸበርቅ አክፋዬ እያመጣ ዘመድ ሲጠያየቅ ሁሉም እንደ ቤቱ እንደ አቅሙ ሲደግስ አኩሪ ባህላችን አለው የደስ ደሱ አሸብርቋል የዛሬው ቀን አሸብርቆል የዛሬው ቀን አመት ባልነው ለሁላችን አመት ባለው ለሁላችን ደስ ብሎናል የዛሬው ቀን ደስ ብሎናል የዛሬው ቀን አውደ አመት ነው ለሁላችን አውደ ዓመት ነው ለሁላችን ባህላችንማ አያለው ግራ እማ አያለው ግራ ይጎዝጎዝ ቄጤማ አውደ ዓመት ነው ቄጠማ አውደ ዓመት ነው ባህሉ ይድመቅ በማሸበር ይድመቅ በማሸበር ኦሆ ያኮራናል አዎ ያኮራናል ያኮራናል ባህል ሞልቶናል ያኮራናል አዎ ያኮራናል ያኮራናል ያኮራናል አዎ ያኮራናል በሀገራችን ባህል ሞልቶናል ያኮራናል አዎ ያኮራናል ጨለማው ተገፎ ክረምቱ ሲነጋ መስከረም አንድ ሲል የአስራ ሶስት ወር ጸጋ አሮጌውን አልፈን ከአዲሱ ስንገባ እንቁጣጣሽ ስንል ታች በንባበባ ያኮራናል፣ አዎ ያኮራናል፣ በሀገራችን ባህል ሞልቶናል። ኦ፣ ቄጠማ ጎዝጉዘው ሻማውን አብርተው አብረው ሲጫወቱ ስቀው ተደስቱ ሲበላ ሲጠጣ በልደት በሰርጉ በጣም ያስደስታል የአገር ባህል ወጉ የአገር ባህል ወጉ የአገር ባህል ወጉ የአገር ባህል ወጉ የአገር ባህል ወጉ የአገር ባህል ወጉ